Hello. Hello.
ሰላም ነው Hello.
ወይ? አይሰማም?
አቤት ሰላም ነው?
እግዚአብሔር ይመስገን።
እንተሲ ነዋ።
አዎ
ሰላሳ ሰባት ተሸጠን
ምን ይመስላል?
ሚኒባሱ።
ታኩመው ነው አይ አይደል አይደል፣ ሚኒባሱ ሚኒባሱ ተሲ የለቀቀው
እ፣ እዛ ቁጥር ላይ ደውልላቸው።
አላነሳም።
ምን አለኝ? ምን አልከኝ?
አስራ አንድ ቤቱ ነው አላ እንትን አዎ፣ አይልም ስብሰባ ጥሪ ላይ እያስተላለፈ ነው ያለው አሁን አሁን ይወጣል።
አይደለ? እንዴት ነው አዎ።
ግን
ሜክሲኮ ብራንች ነው። ደውልላት ግን እ? ደውልለት ደውልላት ነው ና እኔ እሱ ስልኩ እንዲያ ሌላ ስልክ አለው
ቁጥር ዘጠኝ ስንት ነው አስራ አንዱ
እኮ ይሰራል እኮ ስብሰባ ላይ ስለሆነ ነው ሲወጣ ይመጣል።
አይደለ እንዴ? እሺ እሺ